Hello፣ እንዴት አቤት።
አደርሽ?
እግዚአብሔር ይመስገን።
እ፣ የምደውለው ከ We Plus Solution ነው።
እም፣ አንድ application develop አድርጓል እና እዛ application ውስጥ ከሀምሳ በላይ የሚሆኑ service እ፣ የሚሰጡ ድርጅቶች ወይም ተቋሞች አሉ እና አንዱ ፈርኒቸር ትሸጣላችሁ አይደል እናንተ እም፣ አዎ፣ store? አዎ እና እዛ ላይ እ፣ እናንተ እንድትመዘገቡ እና promote ም እንድታረጉ እንድትሸሻጡበትም ነው
Okay።
እና delivery ም ከፈለገ ሰው ከእናንተ store እ፣ እኛ delivery እናደርሳለን አለን ከፈለጋችሁ እም፣ okay። አይ፣ እኛ እንኳን delivery ከራሳችን ነው እሺ አለን።
app ኡን አትጠቀሚበትም promote ለማድረግ ሰውም customer በቀላሉ እንዳያገኛችሁ እ፣ እሺ፣ ምንድን ነው የሚለው app ኡ?
We Plus Solution Provider የሚል ነው።
እ፣ ወይስ እሺ፣ በላክልሽ link- ታርግልኝ።
link ኡን?
አዎ፣ ላኪልኝ።
እሺ እልክልሻለሁ።
እሺ፣ እሺ፣ አመሰግናለሁ።
Okay።